ሀረገ ወይን ቀለሙ ባቀረበችው ተገርሚያለሁ።
እሺ
ሀረገ ወይን ባቀረበችው
ሄሎ
ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
ሰላም እግዚአብሔር ይመስገን።
ማንነት
አቢ ሄሎ
ሄሎ
እድቤት ስንት ነው አቢ?
አስራ አንድ በዩቲዩብ ላይ ለመመዝገብ ነው። በዩቲዩብ ላይ ለመመዝገብ ነው።